በረታብኝ ፍቅር እዳ መመለሱ መች ይቀራል ብድር መች ይቀራል በደሬ መች ይቀራል በደሬ መች ይቀራል በደሬ መች ይቀራል በደሬ አልችል ካለ ሆዴ ደርሶ መዳኘቱን ካልቆረጠ አንጀቴ ከእሷ መለየቱን አበጀች አበጀች ትበለኛ አበጀች እንዳሻት አድርገኝ እሷ እንደፈቀደች ይሄ ምን ሊከብደኝ